አላነሱም hello hello ጤና ይስጥልኝ ሰላም እድሜ ይስጥልን።
ከቺፕቺፕ ነበር የምንደውልሎት እሺ እንዴት ነህ?
ሰላም እንዴት ነው ድንች order አድርጎ አልመጣሎትም ነበር አዎ December ሶስት ነበረ የሚደርሰው delivery date ኡ አዎ። እሺ ነገ የት እንላክሎት location
ነገ ሌላም የቲማቲም order አለኝ አንድ ላይ መምጣት ይችላል አይደል አዎ ይችላል እሺ እ ጦር ኃይሎች
ጦር ኃይሎች።
ጌድ ይላል አዎ።
እሺ ስለዚህ ነገ እንልክሎታለን ቺፕቺፕ ስለተጠቀሙ እናመሰግናለን መልካም እሺ፣ ምሽት ተጨማሪ ይቅርታ እሺ እ የ agent እ ለመሆን ብዬ ነግሬው እሺ።
ይሻል ብሎኝ ነበረ
OK ምን product አሎት
አይ አይደለም agent ለመሆን የሚል notification ደረሰኝና OK ምንድን ነው የሚያስፈልገው agent ለመሆን የሚል ነገር እሺ አስተላልፍሎታለሁ ወይም መልሼ ደውዬ ነግሮታለሁ እሺ እሺ እሺ እኔና እሺ አመሰግናለሁ።
መልካም ምሽት እሺ ሰላም እሺ